hello ጤና ይስጥልኝ ቺፕቺፕ
እማ ሽንኩርት፣ እንትን ድንችና ቲማቲም አዝዬ ነበረ።
እሺ
እሱ ብቻ ነው የመጣልኝ። ቲማቲሙ አልመጣልኝም ቲማቲም አልመጣም።
አልመጣልኝም።
እሺ በዚህ ስልክ ቁጥር ነው order ያደረጉ።
አዎ አዎ።
እሺ መስመር ላይ ጠብቁኝ። ቲማቲሙ fail አድርጓል።
ለምን
ቀሻ አንዴ ጠብቁኝ። እ አንድ ሰው ይጎለዋል። ሁለት ሰው ብቻ ነው ያለው።
ቲማቲሙ ላይ አንድ አንድ ሰው አልሞላ።
አዎ ጽጌና ምህረት ነው ያላችሁት። ይሄኛው fail ስላደረገ ነው ያልመጣሎት። refund ነው የሚደረገው። refund ተደርጎሎታል። check ያድርጉት።
መቼ? ዛሬ ነው ትናንት?
ይሄ ትናንትና ነው refund የተደረገው። በሀያ ሶስት order ያደረጉት አይደል?
ትላንት refund የተደረገው የድንች ነው። ሁለት መቶ ሰባት ብር ነው።
እሺ
ሁለት እሺ፣ መቶ ወይም receipt እንላክሎት ቴሌግራም ላይ።
እሺ እሺ እሺ